ሰላም ጤና ይስጥልን። ችችን ተባኮኝ
አብሮ ስጥል ሰላም ነሽ?
ሰላም አዛለን
እንትን ነበረ እዚህ ኮቶቤ ዩኒቨርሲቲ ኤዱኬሽን ያዘዙሽ አሉ እሺ እሺ ጥቅ- ጥቅልል ጎመን። አይ ሰውዬ ስልኩ ስላላወቅ ነው ስልኩን ካወቅኩ ለ- አብሮ ላዝ ብዬ ነው።
ስልክ ቁጥሮትን ይንገሩኝ። አንድ ኦርደር አድርገዋል።
እ? order አላረኩም።
okay ሌላ ሰው ኦርደር- ኦርደር አድርጎ እሱን ቁጥር ማወቅ ፈልገው ነው።
አዎ እሱ ላይ አይ፣ በጣም ይቅርታ። እንደዛ እንደዛ እንኳ አይወጣልንም። የግድ ስልክ ቁጥር ሰው ከነገሩ ነው የሚወጣው።
አሀ ነው።
አዎ አይ እኔ ደግሞ ነ- order ያው ሳላቅ order አድርጌ ደግሞ አይ፣ እንደዛ እንኳ በኋላ አይደለም።
ኮምፒውተር order ያደረግን ቁጥር ከነገሩኝ ግን በሱ መውጣት ይችላል።
እ?
order ያደረገ ቁጥር ካለውት የሌላ ሰው order ያደረገ ቁጥር ካሉት እርሱን ከነገሩኝ እነግረውታለሁ።
አይ ሌላ ሰው ቁጥር order ያደረገ ቁጥር አላቅም። order ያደረገ cabbage ነው እንትኑ ጥቅልል ጎመን ነው እሱ። ካላወ- ካላወቁ እዚህ ጋር ምንም የሚወጣ ነገር የለም። እሱ ካልነገሩን ቁጥር ይቅርታ።
እሺ እሺ በቃ መልካም ቀን እሺ።
እ።